మేడం అవి
તારે માફ ઘર ફલિગ્યનો દોર હેલો እሺ ማን ልበስሙት
તમે આબબ አርጋቸው ጀምስር
እየቀለዱ ነው። ይሄ የስራ ስልክ ነው።
ምን እንጠይቁት አሉ?
ጥያቄ ይመልሱልኝ። እ፣ መጀመሪያ የምናስተምራቸውን ኮርስ ጠይቀውን ነበር።
እ
መጀመሪያ የምናስተምራቸውን ኮርሶች ጠይቀውን ነበረ።
እሱማ ስልኩን ስትዘጉት ጊዜ ታርጌ ይሻላል ብዬ ነዋ
ምን ምን ለልጅ- ታሪክ ነው ያሉት?
ለልጄ ነበር ላስተምሮ የፈለኩት
እሺ ምንድን ነው ታሪኮት?
አንቺን ላስተምርሽ እንዴ?